ሰላም ጤና ይስጥልን ቤተሰቤት።
እንዴት ነው? ሰላም ነው?
እግዚአብሔር ይመስገን።
ከትናንት ጀምሮ processing ይለኛል፣ balance አላረገልኝም።
እሺ ወዴት ነበር ያደረከው? ወደ ባንክ?
ወደ ንግድ ባንክ።
አዎ እሺ፣ እንትን ነው እሺ፣ ይስተካከላል ዛሬ ስላሉን ትንሽ ጠብቅ ይገባል።
እ?
እ፣ ይስተካከላል ዛሬ ብለውናል ቻፓዎች።
እሺ አሁን ይስተካከላል።
አዎ ይስተካከላል። ከዛ ወደ አዘዝክበት account ይገባል ወደ ባንክ።
እሺ እሺ ትንሽ ጠብቅ።
ተጠብቅልኝ።
አ አይ እዚህም አይደለም ችግር የለውም እዛ ይገባል። አልዘግተከው።
እሺ እሺ።
እሺ እሺ፣ እናመሰግናለን። እሺ።
Thank you.